በጣሙን ላመስግን ለድለ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻ በጣም ሁላ መስግና ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ሁላ መስግና ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው አንቺ አምለሽ ሸጋን ከላይ ወጣልሽ ለኑሮዬ አቋም መሰረት ያንቺው ነሽ ገብተሽ ተቀመጪ ዘልዓለም ከልቤ ስለማትጠፊ ጧት ማታ ካሳቤ በጣም ላመስግና ለድሌ በድሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ሁላ መስግና ለድሌ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በምድር ላይ እንዳንቺ አላገኝም አቻ እኔም ላንቺው ነኝ አንቺም ለእኔ ብቻ በታሪክ ዓለም ላይ ይመዝገብ ስምሽ ጎልቶ እንዲያንጸባርቅ በሰፊው ዝናሽ በጣም ሁላ መስግና ለድል በድርሻው ሲያጋጥም ደስታ ነዋ ፍቅር መጨረሻው በጣም ሁላ መስግና ለድል በድርሻው ሲያጋጥም ደስታ ነዋ ፍቅር መጨረሻው በጣም ላመስግን ለድሌ በድሻው ሲያጋጥም ደስታ ነው ፍቅር መጨረሻ በጣም ላመስግና ለድል በድሻው ሲያጋጥም ደስታ ነው ፍቅር መጨረሻው ስቀመጥ ስነሳ ሲሄድ በመንገድ ምንጊዜ ማረሳው ረንቺ መውደድ ውበት ከመቆየት ጠውልጎ ይገኛል ከአንቺ ወዲያ መውደድ ዳግም ምን ያስመኛል በጣም ላመስግና ለድሌ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ላመስግንህ ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው አንቺ አመለሸጋ እንከበጣልሻ ለኑሮ አቋም መሰረት ያንቺው ነሻ ገብተሽ ተቀመጪ ዘላለም ከልቤ አሃ ስለማትጠፊ ጧት ማታ ከሰው ኦቢያ በጣም ሁላ መስግኖ ለድሌ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ሁላ መስግኖ ለድሌ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በምድር ላይ እንዳንቺ አላገኝም አቻ እኔም ላንቺው ነኝ አንቺው ለእኔ ብቻ በታሪክ ዓለም ላይ ይመዝገብ ስምሽ ጎልቶ እንዲያንጸባርቅ በሰፊው ዝናሽ በጣም ሁላ መስግና ለድሌ በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ሁላ መስኪነው ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው ስቀመጥ ስነሳ ሲሄድ በመንገድ ምንጊዜም አረሳው ሪያንቺን መውደድ ውበት ከመቆየት ጠውልጎ ይገኛል ካንቺ መውደ መውደድ ዳግም ያስመኛል ካንቺ ወዲያ መውደድ ዳግም ያስመኛል በጣም ሁላ መስግን ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻ